ሄሎ ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ቶም ቶም ፒክቸርስ አዎ ከዊፕላስ ሶሉሽን ነበር ምደውልልክ።
እሺ እ ድርጅታችን ዊፕላስ ሶሉሽን አንድ application ይዘው መጥቶ ነበር እና በውስጡ እሺ።
አርባ አገልግሎት ሰጪ ድርጅቶችን ያካትታል። ከዛም ውስጥ አንዱ photographer ነው።
okay እናንተም photographer እንደመሆናችሁ register እንድታደርጉና location ኣችሁን አስቀምጣችሁ client ኦቻችሁ በቀላሉ እንዲያገኟችሁና ከሌሎች photographer ኦች ጋር ልዩ የሚያደርጋችሁን ነገር ብታስቀምጡ
okay እ ከ client ኦቻችሁ ጋር ቀጥታ እንድትገናኙ የሚያደርግ application ነው። እሱን እንድትጠቀም register እንድታደርግ እየጋበዝኩ ነው።
እሺ link ኡን ትልኪልኛለሽ?
እሺ ቴሌግራም ላይ ልላክልህ በዚህ ስልክ።
እሺ እሺ ይኸውና ጥያቄ register ስታደርግ የሚፈጥርብህ ነገር ካለ ብትልክልኝ እኔ በማንኛውም ሰዓት መልስልሃለሁ።
እሺ እሺ መልካም የስራ ቀን ይሁንልክ።